ወይ ጤና ይስጥልን። ከብስት ቤት ነው የምደውልልህ። የትኛው ጨዋታ ነበር ያልከኝ?
እስራኤል ሊግ ማቻፕ አሚሻ የሚል
ማቻ
ማቻፕ አሚሻ ቦቲካብ ነው ምናምን
እም፣ እኮ ግን ምንድን ነው ያልከው አንተ? ደብል ቻንስ ዋን ኖ ዋን ኤክስ ዋን ኤክስትራ ወይ ያሸንፋል ወይ አቻ እ? አይደለም እኮ እንትን ነው ግን ውጤቱ ምን አንድ ለሁለት ነው ያለቀው።
እኮ ማቻፕ አሸንፋል አይደል?
እህ ማቻፕ ላይ አሸ- አይደለም እም። እርግጠኛ ነህ?
ያኛው ነው። አዎ ከሜዳ ውጭ ያለው ስክሪንሾት አድርጌ እ- ያለው ከፈለግ እሺ ሆፕ ምናምን የሚለው ነው ከሜዳ ውጪ አዎ አዎ አንተ ያልከው አንድ ነው፣ ያኛው ነው ሁለት እም።
ያገባው። ለዛ ነው ደስ ያደረገብህ። ቼክ አድርገው እሺ። ወይ ደግሞ ዝም ብላለሁ ችግር ስክሪንሾት የለም በቃ አድርጌ እሺ እሺ እሺ፣ እናመሰግናለን።